ሄሎ ሄሎ ወይ ዳንኤል ታገናኛለህ?
ነኝ እኔ ዳኒ ነኝ።
እሺ ልንገርህ።
እሺ ንገረኝ።
እሺ በጣም ብዙ ቲኬቶች ነው ያሉት። አስራ ሶስት
እሺ አስራ ሶስት አርባ ሰባት አርባ ሰባት አርባ አይ አርባ ሰባት አዎ አርባ ሰባት እሺ ስልሳ ሰባት እሺ አስራ ስድስት እና በጣም ብዙ ናቸው ችግር የለውም።
ስኬቶቹ እሺ ሁሉም ላይ አሉ። ቼክ ማድረግ ሁሉም ላይ ነው የከተትከው?
አራዳ መጣን አራዳ አለ አራዳ ስለ አራዳ አረ አ ትላንት የለም ብሎ ነበር መጥቶ እስኪ
እሺ አንዴ ተደግመን አንዴ ይቅርታ፣ እስኪ አንዴ ድገም። Hello አስራ ሶስት አስራ ሶስት አርባ ሰባት እሺ
ስልሳ ሰባት እሺ አስራ ስድስት ሌሎችም አሉ ከፈለግ አለ እ አለ
ኦኬ፣ እሺ ስድስት ጨዋታ አይደለ የቆረጥከው?
እ ስድስት ጨዋታ ነው የቆረጥከው?
አዎ እና ቁስ ጌቶች ላይ ነው እና ሀልፊቴ አለ ሁሉም አሁን ጌቦች ላይ የህል ሲቲን ነው ማወቅ የፈለግከው?
ውጤቱን እኮ አይደለም ካሻውት ማለት አልችልም እኮ ነው እሱ ስለ
አ፣ ኦኬ ሁል ሲቲ ካሻውቴን አዎ ምን- ካሻውቴን ምን ብለህ ነበር የመደብከው?
እኔ በ- በጎል ነው የሚሄደው ዜሮ ፖይንት ፋይቭ አለ ዋን ፖይንት ፋይቭ አለ ኦኬ አዎ፣ ለዛ ነው እኮ አሁን እኮ ለምን መሰለ ስልሳ ሰባት ደቂቃ ደርሷል እሱ ጨዋታ አ ስልሳ ስምንት ደቂቃ ደርሷል።
አ ኦልሬዲ ኦቨር ዋን ፖይንት ፋይቭ ብለን የመደብከው አንተ አ ጨዋታው ዜሮ ለዜሮ ነው ያለው።
እኔ እኮ እሱን አይደለም የምፈልገው ዜሮ ፖይንት ፋይቭም ብለው ማለት ነው ጌሙ ላይ የለም እኮ ነው እናንተ ጋር እያልኩ ያለሁት ኦኬ ውስጥ ላይ አልገባ ላይቭ ላይ አዎ ላይቭ ላይ የለም ምክንያቱም ገባ ጎል ገባ አልገባም ካሻውት ሌሎችን ጌሞች ስላሉ ይሰጠኝ አለ live game ላይ
okay ስለዚህ ይሄ ጨዋታ game ኡ ላይ የለም ነው አይደለ?
አዎ live ግባ የለም የእናንተ live ላይ championship እንግሊዝ የሚለው ላይ እሺ እሺ ለ provider ኦች አሁን እልክላቸዋለሁ። እሺ በእናትህ ቶሎ ላክላቸው። እኔ በጣም እኔ ሁሌ ነው ደግሞ የምደውለው ያውቁኛል። ሀምዛ ብትላቸው ረዥም ጊዜ ነው እናንተ እና ብዙ የ system ችግር አለባችሁ።
እስኪ ስልክ ላይ- ያስገደኝ እስኪ ስልክ ቁጥር ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት እሺ ስልሳ ዘጠኝ
ስልሳ ዘጠኝ አሁንም ስልሳ ዘጠኝ
እሺ አስራ ዘጠኝ መጨረሻ ነይ።
እሺ check እናድርገውና እደውልልሃለሁ። እሺ በ- አዎ ቶሎ አስገቡ። live ካለቀ መበላት ነው። ሁሌ እንደዚህ ያጋጥመኛል።
እሺ እሺ